ሰላም ጠቅሶኛል።
Bakalım
ሄሎ Helal Bey.
ትእዛዝ አዝዤ አልመጣልኝም እስካሁን። ሄሎ ሄለን ሄላ ናት።
ምን ነበር ያልመጣለው ፕሮዳክት?
ድንች እና ስኳር
ኦኬ ስኳሩ እኮ ወጥቶ ነበር የሆነ ቀን ተመልሶ ነው
እኔ አልደወሉልኝም።
አልተደወለሎትም?
አዎ okay እ ድንቹ አልሞላም። ሶስት ሰው ነው ያለው አይደለ? ድንቹ እህ ድንቹ አልሞላም ላይ አይደል?
I mean ሶስት ሰው ሳይሆን እርሶ ብቻ ነው create ያደረጉት። ሌላ የተቀላቀለ እሱ- ሰው የለም።
እሱ ሌላ ነው። የትናንት ነው አርብ ዕለት ያዘዝኩት ነበረ ከዚህኛው በፊትም ማለት ነው።
okay ከዚህኛው በፊት እሺ። የቺፕስ ድንች ኦ፣ ጀሪ ላይ ነው ያዘዙት እንዴ?
አይ ሄለን
አጠቃላይ ስንት ኪሎ ነበር?
ማለት ነው ያዘዝኩት ነው ወይስ የሌላው?
የ group ኡ ስንት ነበር? እርሶ group ላይ ያሉት?
እኔ ሁለት ኪሎ ነበር እሺ ያዘዝኩት።
እርሶ ስንት ነው ያዘዙት?
ሁለት
okay ሌሎቹ አንድ ሁለት አንድ አጠቃላይ ስድስት ኪሎ። ይሄንን ያልተረከቡት አዎ
ሄሎ
አዎ አዎ
ድንችና ስኳር አልተረከቡም።
ድንች እና ስኳር መጣልኝ።
ትላንት ደውለው አሳውቀው ነበር?
አይ አሁን እየደወልኩ
okay ይቅርታ በጣም እሺ። ነገ እንዲወጣሉት ነው ማድረግ የሚቻለው እና ነገ ቢመጣሉት መቀበል ይችላሉ?
እችላለሁ። ችግር የለም።
እሺ ማታ ላይ ይደወሉታል፣ location ያሳውቃሉ።
እሺ ዛሬ ማታ መልካም ቀን። እሺ